ሄሎ ደስትልኝ እግዚአብሔር ይስጥልህ። ሰላም ነው? ድር ገበያ?
አዎ ድር ገበያ በኮትም ልታዘዝ
ኦኬ። አይ ሰ ድርጅቱ አዲስ ነበርኩና የሆነ በቴሌፎን ያየ ምንድን ነው ድር ገበያ ግን ምን አብሮ መስራት ይቻላል? ምን አይነት ነገር አለው የሚያሳትፍ?
እሺ እርስዎ ከኛ ጋር ለመስራት ፈልገው ነው?
አዎ፣ አዎ። ምን እሺ።
መስራት ይቻላል? ስፔሱን ካወቁ በዛ መንገድ ለማለት
እሺ ስሙትን ይገሩኝ መጀመሪያ ግቦትና ከዛ እ፣ ምናልባት እንዳይቆጥርቦት እኔ በራሴ መርሼ ወይ በሌላ ስልክ በሌላ ሰው እንዲገቡ ዲፓርትመንት
እሺ፣ ችግር የለውም።
ስም ማድበ እ፣ ጌትነት ብለህ
እሺ ጌትነት እ፣ እ፣
ያዩት በሰላሳ ሺህ ብር እ፣ በየወሩ በሰላሳ ሺህ ብር መነሻ ካፒታል በየወሩ የተጣራ የሶስት ሶስት ሺህ ብር ባለቤት መሆን ፈልገው ነው።
ኦኬ። አማራጮች አሉና ድሌዎች ማየት ነው።
ለመረዳት ወርክ። አ፣
እሺ ምን አይነት አማራጮች ነው ያሉት?
አማራጫችን ምንድን ነው? ከእኛ ጋር ለመስራት
አ፣
እርሱ ማድረግ መሸጥ ሲሆን እሺ ምልሽ ይደውላል ነው እሺ፣ ከማርኬቲንግ ፓርትነር መልሽ መልሰን ደውሎታል።
መልካም። እሺ፣ እሺ።
እሺ እሺ